Hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳው?
እንዴት ዋል ሰላም ነሽ? ማንዴ ነሽ?
ሰላም ምን ልርዳው?
እንትን ከ Best Bet ጨዋታ ላይ ብር ወደ account አስገብቼ
እሺ አሁን ለጨዋታ ፈልጌ ነበረ። ግማሹ ወደ ጨዋታ አይመለስም፣ process ላይ ነው ያለ።
process ላይ ከሆነ አይመለስም። ሲገባሉት deposit ማድረግ ይችላሉ።
አይ እንትን የለኝም፣ mobile banking ይሰራል።
ምን አሉኝ?
ወደ እንትን መመለስ አልችልም። እሺ ነው already process ላይ ከሆነ ምንም ማድረግ አንችልም፣ እኛ መንካት አንችልም።
እስቲ እና የሚቻል ከሆነ አሁን ነው ያስገባው።
confirmation ሲጠይቅ ነው መመለስ የምንችለው እኛ። በዚህ ስልክ ቁጥር ነው አይደል?
በዚህ አይደለም ዜሮ ዘጠኝ ሰማንያ ሶስት እሺ
ሀምሳ ስድስት ሀምሳ ዘጠኝ ዜሮ አራት
ስንት ብር ነው?
አንድ ሺ ሰባት መቶ ብር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ፕሮሰስ ላይ ነው መመለስ አንችልም። ቅርታ
እሺ እናመሰግናለን።
እሺ መልካም ቀን።